ላ አቤት ሰላም ጤና ይስጥልን። ቴሌቪዥን እግዚአብሔር ይመስገን። ሰላም አብሮ ይስጥልን።
አለን። ምን ልርዳዎት?
ቴሌቪዥን እንትን ለማሳደግ ምናምን ይላል።
እሺ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉት።
እም፣
ኮከብ ዘጠኝ ሰማንያ አምስት ይምሰላል ብሎ ይደውሉ።
እም፣
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ መርጠው መጫወት ይችላል።
ማለት እሱን ተመዝግብ ያለው ግን አሁን ለማሳደግ እና የተለያዩ ብር ሽልማቶችን ወይም ያለምንም እንትን ብድር በድረገጽም ገብ- ምናምን እንትን ደረሰኝ አቤት ምናምን
አቤት አቤት ያለምንም እንትን የቴሌቪዥን ብድር ለመበደር ምናምን እና ቴሌን ከአንድ ቴሌን ወደ ሶስት ለማሳደግ ይላል። አሁን እኔ እንዴት ነው የማሳድገው ነው ያልኩት።
አይ game ኦቹን ሲጫወቱ እድሎትን ይሞክሩ የሚለው ላይ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ይሸለማሉ ያገኛሉ።
እህ፣ እንደዛ ነው።
አዎ
ሌላ ብድር ምናምን ነገር የለም።
የለውም እሱ ለ- የለውም ይቅርታ።
እሺ፣ አይ እሺ።
እሺ።